ሰላም ጤና ይስጥልኝ። ጭብጭብ በኮሙነር እሺ፣ ሰላም ነሽ?
ሰላም አለን።
አንድ ትላንት የተረከብኩት እቃ ላይ ማላውቀው ሰው ገብቶ ቡድን ላይ ያዘዘና ኳፊት ትነግሪኛለሽ? ምናልባት እቃውን ቤት ለመስጠት እዚህ ቁጥር ነው እርሶ ያዘዙት?
አዎ፣ ትላንትና የተረከብኩት ትላንት ነው ያዘዙ ከትላንት ወዲያ
ታግ
አዎ፣ ታጌ ኦኬ።
ትላንትና ፕሮዳክቱ አቮካዶ ላይ ፕሮዳክቱ ምን ነበር? ይቅርታ።
አቮካዶ እሱ ላይ ነው። ሌላ ሳላቆሶ የገባው ሌላ
እቱን ነው እቱን ኦር አዲስ አዲስ የአዲስ የሚባለው የአዲስ ባለው አላውቃትም እና 0901
ቆይ አንድ ጊዜ ስለ ወረቀት እስክሪብቶ ላይ ያዝ- ታዘጋጅ። ዜሮ ዘጠኝ ዜሮ አንድ
14
እሺ
43 85 አራት አቮካዶ ነው ያዘዘው።
አዎ አራት ኪሎ ትክክል አ፣ ይደውሉ።
የት አካሄዳል location ኑ አይታወቅም location ኗ እዚህ ጋር አይታወቅም። የእርሶ ብቻ ነው የሚወጣው የእድሜ ነው።
እም፣ አዎ ይደውሉላት። አዎ፣ እሺ አመሰግናለሁ መልካም ቀን።
እሺ